ሄሎ ጤና ይስጥልን ቤተሰቤት
ዲፖዚት ሳረግ ብር ተቆርጦብኝ ነበር እና
በንግድ ባንክ ነው ቴሌብር አዋሽ እሺ አዋሽ ቴክስቱን ላክልን እሺ ቴሌግራም ላይ ዶክተር ነው ቀድሜ አሁን ልክ የሆነ ደቡ ማን ልበል ስምህን
ረዱ አይሉ ይላል
እሺ የቤት ቤት ቁጥርን ከስር ጻፍልኝ እያለች ነው ረዱ የምትባል ልጅ እያወራችክ ነው እሺ ከስር የቤት ቁጥር አላየኸውም text ኡን
አየሁትም ቆይ WiFi connect አይደለም okay በቃ ይኸውና እዛው ቴሌግራም ላይ ታወራለች እሺ እሺ እሺ መልካም ምሽት